ክፍል አንድ ሲ የሚሆኑ አገባቦች እንዘ ሲ ሲሆን በሩቅ ወንድ በሩቆች ወንዶች በሩቆች ሴቶች ይገባል። በሩቅ ወንድ ሲገባ ኢፈርሃ ጊዮርጊስ እንዘ ይትጋደል ምስለ ሰብአ ነገስት ጊዮርጊስ ከሰባ ነገስታት ጋር ሲዋጋ አልፈራም። በሩቆች ወንዶች ይደንገጹ ጴጥሮስ ጳውሎስ እንዘ ይትዋስቡ ምስለ ጰራግሞስ ጴጥሮስና ጳውሎስ ከጰራግሞስ ጋር ሲከራከሩ ወይ ሲመላለሱ አልፈሩም፣ አልደነገጡም። በሩቆች ሴቶች እለማርያም እንዘ ይሐውራ በሌሊት ሀበ መቃብረ ወልድ ይፈርሃ አራዊተ ሌሊት እነ ማርያም በሌሊት ወደ ወልድ መቃብር ሲሄዱ የሌሊት አራዊትን አልፈሩም። እንዘ ይሐውር ሲሄድ እንዘ ይሐውሩ ሲሄዱ እንዘ ይሐውራ ሲሄዱ እንዘ ይሄሉ ሲኖር እንዘ ይሄልው ሲኖሩ እንዘ ይሄልዋ ሲኖሩ ሀበሀበ ሲ ሲሆን ቤተ ሳኦል ሀበሀበ ይሐጽጽ ሆረ ወቤተ ዳዊት ወቤተ ዳዊት እሰ ሀበሀበ ይጸን ሆረ ይላል። የሳኦል ቤት ሲያንስ ወይም እያነሰ ሄደ፣ የዳዊት ቤት ግን ሲጸና ሲጸና ወይም እየጸና ሄደ በል። ከመ ከመ ሲገባ ከመ ከመ ይቀርብ አመቲሁ አእምረከ ወከመ ከመ ይበጽህ ጊዜሁ ልየቦከ ይላል። ይህም ሲ ወይም እየ ሆኖ ይፈታል።